መንጋ ፍላጎት ሰላም ነው። Hello Hello፣ አይሰማም።
የሆነ የሆነ ትኬት ትናንትና ቆርጠን እስካሁን አላበራልንም። check check አድርግልን።
እሺ፣
አስራ አራት
እሺ፣
ዜሮ ዘጠኝ ዜሮ ዘጠኝ
አስራ አንድ አስራ አንድ
ስልሳ ስድስት
እሺ እሺ፣ እያየሁ ልክ ነው።
እሺ፣ እሺ። Mimi kwa moyo natukata. ሰባት ወዲህ ሞይ ይሄ ሰባት ወደ መሸነፋል በሌላ ቲማቸው በሌላ የቀመርኩበታቸው
በርባዳል
ስለዚህ ከጀር ማለት ቆይ ማሪ ወረደ ቆይ ሰማ ቆይ እሺ፣ ድጋሚ ልትነግረኝ ትችላለህ? አስራ አራት
አስራ አራት እም ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ አስራ አንድ ስልሳ ስድስት
እሺ
ነብደ በቃ አንተ ቀይ ገብቶበት ከሆነ እኮ ቀይ ያብራል።
ቀይ ከገባ ቀይ ያስቀምጣል። አዎ ቀዩ ነው የሚያ አሁን እኮ ያለው አይችል አይቻሉ
ዌልስ ዌልስ ዌልስ ነው ሸነዩን ነበር
load እያደረገ ነው። ትንሽ ጠብቀኝ። እሺ፣ እሺ እሺ ተመልሼ ልደውል ችግር የለውም። አይ ጠብቀኝ።
ሆሊ ታውን
ሻምፒዮንሺፕ ይላም ሰከንድ ዲቪዥን አንድ አምስት ወር ነበሩ። ፋልስሊን አንድ አቻባ ኡን ፖዚቲቭ ሁዚ ደ
ሄሎ፣
አቤት አቤት
አንድ ጨዋታ አለክ። ሌላው በሙሉ አሪ እንትን ነው ታርሟል። ሌላው አረንጓዴ ነው።
ተራዝሞ ነው ቀሪው ጨዋታ
እሺ፣ ሌልቅ
ተራዘመ። ቆይ ቼክ ይቆጫል ሰዓት እንደሚያፍሮ ይዳማ አራት ሰዓት ይወጣ እንግዲህ
አዎ፣ አዎ ተራዝሞ ነው። Hello፣
እሺ በቃ ሀያ አራት ሰዓት ነው የምንጠብቀው።
አዎ ሀያ አራት ሰዓት ጠብቅና ካልሆነ void ይደረጋል።
እሺ መልካም